Hello ይቅርታ ከ ChipChip እየደወልኩለት ነበረ።
ስምንት አራት ገባልኝ።
እሺ ጥቅል ጎመን order አድርጋው ነበር አይደለ?
አዎ እሺ ማህሌት የምትባል customer ገብታ ነበር እርስዎ ጋር በስህተት
ልክ ነው። አዎ እ፣ በስልክ ደውላልኝ ነበር።
አዎ product ኡን ይፈልጉታል ይምጣልዎት ወይስ ይቅር እሱ ይቀር።
ይቅርብዎት?
አዎ በቃ እሺ ይሄን check ለማድረግ ነው።
የእሷ order ነው አይደል የሚቀረው? የእኔ order ይመጣል።
አዎ አዎ። አይ የሚፈልጉት ከሆነ ወይም በእሷ ቦታ የሚፈ- የሚገባው ሰው መውሰድ የሚፈልግ ከሆነ ብሩን ለእሷ ልካችሁ product ኡን እንድትወስዱ ነበር።
አይ አይ ይበዛብኛል። ሙሉን ለራሴ ስለሆነ የምወስደው እህ፣ እህ። በቃ እሺ እሺ፣ ይገኛል።
check check ለማድረግ ነው። እሺ እናመሰግናለን። መልካም ቀን።
እሺ